ጤና ይስጥልኝ ሁሉ ስፖርት በኮ ምን እርዳዎት?
ሄሎ ጤና ይስጥልኝ።
አብሬት አመልክቼ ነበረ ብር ያስገባሁት ዲፖዚት ያደረኩት ሁሉ ስፖርት ጋር አልገባም አያሳይኝም አካውንቴ ላይ እና አመልክቼ ነበረ። አሁን አራተኛው ቀን ነው ዛሬ።
ዲፖዚት ነው አዎ ዲፖዚት አድርጌ ነበረ ቴሌግራም ላይ ልከውልን ነበር።
ልክ ያለው ማን ልበስ ሞትን ሳሙኤል
ሳሙኤል ማ
ሳሙኤል ስጭው
እ?
አ
ሳሙኤል ማ ስጭው ፍጹም ቴሌግራም ላይ ዩዘር ኔም እንደዛ የሚል አላመጣልኝም ስልኬ በስልኬ ስልኬ እ በስልኬ ልንገርሽ በስልክ ነው
ንገረኝ
ዜሮ ዘጠኝ ሰባት
ሰባ ስምንት ሰማንያ ስልሳ ሁለት ሰባ ሶስት
ይቆራረጣል ድምፆት
ሰባ ስምንት ሰማንያ ስልሳ ሁለት ሰባ ሶስት ስልሳ ሁለት ሰባ ሶስት
ሳሚ ሳሚ የሚለው ነው አዎ ሳሚ ሳሚ ነው
እሺ ድጋሚ አስተላልፍ ይወልታለሁ አሳይሎታለሁ ድጋሚ እሺ እሺ